ሄሎ ሰላም ጤና ይስጥልን። ከችግር ነበር የምደውለው።
እሺ ይቅርታ ዛሬ ያልመጣሎት ያልተረከቡት product አለ
አይ አልመጣም። ነገ አላልሽኝም እኮ ለነገ የተባሉ product ምን ነበር?
ቲማቲም
በእርሶ ስም የታዘዘ። okay okay። አጠቃላይ አስር ኪሎ አዎ የት አካባቢ ነው የሚመጣሎት?
ድል በትግል ቴሌ ድል ማለት ነው።
በትግል አዎ church ድል በትግል ነው ያሉት?
አዎ ድል በትግል እሺ መልካም ምሽት ይመጣሎታል።
ነገ